ರೋಡ್ ನಮ್ಮ ጌታቸው ረዳ የለም። መኪና አለ እስኪ ግፋት የሆነች ሄሎ እ፣ ኧረ ብዙ ስልክ አንሳ።
ኧረ ዮሐንስ ተው እኮ በስመ አብ። ምን ምን ዳ- ምን አደረግክ?
እ ጨረስን ሰጠን ምን እኮ አደረገች?
በቃ ኧረ ሰጠን በእጁ እኮ ሰጥ- ለሙ- ለማን ሰጠኸው?
ለእንትና ማን ነው ለምጽጋው እዛ እየሰሩ ነበረ ለታን የላኩት እኛ ፈራረም ፕሪንት አደረግኩና አስመጥተን ማርያም በል ሰጠኸው?
አዎ የምር ሰጥቶት እየሰሩ ነበረ እኛ ስንወጣ እየሰሩ ነበር እሺ ማከፋፈያው ያን ጥቁሩን መቼም እርግጠኛ ነኝ ቦታ አስይዛችሁ።
አዎ በቃ እሱንማ አይሆንም ማለት ኧረ ሌላ ወንድ መጡ እኮ መሰለኝ እ?
ወደ ሌላ ማታ መጡ አካባቢ አዎ እስከ ማታ ከቻላችሁ አምጡ ካልሆነ ብያት ነበር ቅድም ራሱ ገና ስታመጣው ይሄ አይሆንም ብያት
አዎ። እና ሰ- በቃ ሰጥታችሁታል ግን ሪፖርቱ የምር አዎ ሰጥተነዋል እንዴ ወዲያው እሺ ሞተሩ ምን አደረጋችሁ? አይ እኮ እነሱ ለምን ጋር ደውል።
ማሳለፍ
በቃ ይሻላል። ከዛ ይሻላል።
ጣጣው ይሻላል። እሺ እሺ